hello ሀብታሙ አቤት ሰላም ነው?
አለው password ስታስገቡ ማለት ነው ከአሁን በፊት የተጠቀምክበትን ደግመህ አታስገባ እሺ አዲስ password ነው የምትሰጠው አሀ ቆይ አንዴ አትንኩትና እ እሺ አንዴ እሺ አሁን new የሚለው ላይ አዲስ password አስገቡ ከአሁን በፊት አዲሱን?
ያልተጠቀማችሁትን አዎ አሁን እናንተ የለካችሁን password አይ አይደለም እሱን ከላይ አስገብቻለሁ አዲስ የራስህን የምታስታውሰው ቁጥር
አዲሱ አልነበረ መጀመሪያ የምጠቀመው አይደለም ከአሁን በፊት እ?
የምትጠቀመው ሳይሆን አዲስ ስጠው በቃ ራሴ የመሰለ ማስታወስ የምችለው ቁጥር የለም አሀ ሌላ ቁጥር ከራሴ አዎ አዎ ከራስ ስጠው new የሚለው ላይ እዚህ ላይ ማለት ነው እሱን አስገብቼ confirm ማድረግ ነው አዎ new የሚለው ላይ አዲስ password ሰጠውና ከዛ እ።
confirm password የሚላል አይደለ ታችኛው እ።
አሁን እየነካሁት ያለው ቦ- ቦታ እዛ እ።
ላይ ደግሞ new password ላይ ያስገባውን ደግመህ ነው የምታስገባው ተመሳሳይ አዎ።
መሆን አለበት እሺ new እና confirm የሚለው ላይ አሀ ከዛ enter ስትለው ይሰራልሃል እሺ እሺ እኔ ጋር እሺ